hello ጤና ይስጥልን Best Bet
አብሮ ይስጥልን። ሰላም ነው ሰላም
አለን። ገልብጬ ነበር ከ Best Betting እሺ ግን አልገባልኝም።
ወዴት ነበር?
በዚህ ስልክ ወደ account ኤ
ወደ Best Bet ነው ወይስ
ወደ Best Bet
ወደ Best Bet?
ከ Best Bet ወደ account ኤ።
okay እሺ። አሁን በደወልክበት ቁጥር ነው?
አዎ እሺ check እያደረኩልህ ነው።
እሺ
ሶስት ሺህ እና አራት ሺህ ብር ነው አይደለ?
I think አዎ ሶስት ሺህ እና አራት ሺህ ብር ይገባልሃል። እሺ
እሺ እሺ እሺ